ያችሁታል ስልኩን አይደለም፣ ሌላ ቦታ ነው። እኔም እንኳን መሆን እንችላለን። እኔ እየደወለ ነው። የካምፓኒ ስም ለውጥ ነስተ አስተላ አቤት፣ አቶ ታምሮ አቶ ታምሮ ከዋሳ የጥገና ማዕከል ነው የምንደውለው። ጠዋት ከዋሳ የጥገና ማዕከል ነው የምንደውለው። ጠዋት ጋር ነበር።
አዎ
እሺ ምሎት አቶ ታምሩ ያው አሁን የጥገና እቃውን እንትን ሪፊል ለማድረግ እንትን ብለን ትንሽ ገበያ ላይ ያለው ሁኔታ ሎቹ ቃል ላይ ያሉን አይደለም። ስለዚህ እስከ ሰኞ ድረስ ያዝ እናድርግ ማ- ማለት ከመጣን የሚያስፈልገውን ነገር መምጣት አለብን ቢያንስ ማለት ነው። ስለዚህ እ፣ ገበያ እቃው በሌለ ዋጋ ወጣችሁ ስና
አይደለም እቃማ እጃችን ላይ አለ፣ ግን ያው ሰሞኑን አንድ marketing ስለተሰራ ነው። ስለዚህ የተወሰነ ነገር ማስተካከል አለብን። ሰኞ እንመጣለን።
ጥሩ እሺ እሺ እሺ ደውልልኝና ነው
እደውላለሁ። እሺ እሺ ደውልልኝ፣ እሺ ደውልልኝ እሺ አስቀድመሽ እደው- ጠዋት እደውላለሁ። እሺ አቶ ታምሮ አመሰግናለሁ።
እሺ እሺ እሺ እሺ